Hello.
አጥኒ
አቤት።
እኔ ሰሜን ከባቢ ፌን አዎ።
ባለሙያችን መስመር ተቋረጠ።
አዎ። እና ታስገቡልኛላችሁ አሁን ከቱኤክስ ወደ ሲቢ ብር ነበር።
ኤግዛክትሊ አዎ ስክሪንሻት አድርጌ ያለው እኮ ቴሌግራም ላይ አሁን ይውታል በመጨረሻው መጨረሻው ሀምስ ቤት
ደውሎ- እኔ- ደውሎ አመልክታችን እ?
ደውሎ አመልክታው ነበር።
አላመለከትኩም ግን ኦንላይን አሲስት ሳደርግ ኦንላይን እየተጻጻፍኩ ነበር እንጂ አሁን ወደ እኔ የተደወለልኝ እና አሪፍ ፔይን ከዚህ በፊትም ብዙ ጠቀም ነበር አሁን ስታክ አደረገ ብሩ ራሱ
ስብን
እና አስገቡልኝ እኔ ብዙ ጠቀምበታለሁ ስሞት ማለት ነው። ስሞት ማለችን
ድምፅሽ ምንም እየሰማኝ አይ- አይደለም ጠያሱ ስታክ መስመር ያደረገ ላይ ያለው ይስሞቷል።
እሺ ምን ላድርግ አሁን
ይሰማታል።
አዎ ይሰማኛል ስሞት እ?
ስሞት ማለት በመያ
አዲሱ ይባላል ስሞትን ማለት በል አዲሱ ተበየው ይባላል አዲሱ ማን ተበየው
አሁን በደውል የሚጠቅም ደመኛችን አዎ አዎ
ስንት ብር ነበር ዊዝድሮ ያደረጉት?
አምስት መቶ ሰማንያ ስምንት ያው ሁለት ተቆ ከስድስት መቶ አምስት ደመኛው መቶ ሰማንያ ያደረጉት እ?
ቅርሻሽ አምስት መቶ ነው የነበረው አምስት መቶ ሰማንያ ስምንት ከስድስት መቶ ላይ
ያችን
አሁኑ አሁኑ መልሱ በጀንበር ያስተላለፉት አምስት ሰማንያ ስምንት ብር
ደንበኛችን መስመር ላይ ያለው አለው
በጀንበር ያስተላለፉት ደንበኛችን አምስት መቶ ሰማንያ ስምንት ብር please እ?
ይሰማታል። ደመኛችን መስመር ላይ ያለው ይሰማኛል ይሰማኛል
መስመር ላይ ያለው ደመኛችን ይሰማል።
አዎ ይሰማኛል